ከሰማይ ነው እኔ ማመልከው ታላቅነትና ግርማዬ ተሞላ ቅዱስ ስለሆነ እኔን ቀድሶኛል ንጹህ ስለሆነ እኔን አንጽቶኛል ቅዱስ ስለሆነ እኔን ቀድሶኛል ንጹህ ስለሆነ እኔን አንጽቶኛል እንደ ከንቱ ነገር አምላኬን ቆጥሬ አላቃልለው ካፈር ነው ብዬ ካፈር ቢሆን ኑሮ አፈር ሆኖ ይቀራል እሱ ግን ድል ነስቶ ሞትን አሸንፏል ካፈር ቢሆን ኑሮ አፈር ሆኖ ይቀራል እርሱ ግን ድል ነስቶ ሞትን አሸንፏል ቅዱሱ ሥጋ ነው ክርስቶስ ኢየሱስ ከሰማይ ነው የመጣው እኔን ለመቀደስ ከሰማይ ነው የመጣው እኔን ለመቀደስ ንጹሕ ነው ኢየሱስ ፍጹም ሰማያዊ የአዳም ሥጋ የሌለው ያልሆነ ምድራዊ የአዳም ሥጋ የሌለው ያልሆነ ምድራዊ ፍጹም ከሰማይ ነው እኔ ማመልከው ታላቅነትና ግርማዬ ተሞላ ቅዱስ ስለሆነ እኔን ቀድሶኛል ንጹህ ስለሆነ እኔን አንጽቶኛል ቅዱስ ስለሆነ እኔን ቀድሶኛል ንጹህ ስለሆነ እኔን አንጽቶኛል ከዘር ያመጣሁት አዳማዊ ኃጢአቴ በሰማዩ ሥጋ ተፈታች ሕይወቴ በሰማዩ ሥጋ ተፈታች ሕይወቴ እንደ ሰው አይደለ አምላክ አግኝቻለሁ በወንጌል አላፍርም ፍጹም ረክቻለሁ በወንጌል አላፍርም ፍጹም ረክቻለሁ ፍጹም ከሰማይ ነው እኔ ማመልከው ታላቅነትና ግርማዬ ተሞላ ቅዱስ ስለሆነ እኔን ቀድሶኛል ንጹህ ስለሆነ እኔን አንጽቶኛል ቅዱስ ስለሆነ እኔን ቀድሶኛል ንጹህ ስለሆነ እኔን አንጽቶኛል እርሱ ከሰማይ ነው የአዳም ዘር የሌለው የአምላክን ሥጋ ቆጠሩት እንደ ሰው የአምላክን ሥጋ ቆጠሩት እንደ ሰው ባለማምለካቸው እንደ አምላክነቱ እነርሱ የሳቱ ሌላውን ያስቱ እነርሱ የሳቱ ሌላውን ያስቱ ፍጹም ከሰማይ ነው እኔ ማመልከው ታላቅነትና ግርማዬ ተሞላ ቅዱስ ስለሆነ እኔን ቀድሶኛል ንጹህ ስለሆነ እኔን አንጽቶኛል ቅዱስ ስለሆነ እኔን ቀድሶኛል ንጹህ ስለሆነ እኔን አንጽቶኛል የእግዚአብሔርን ክብር ባፈር አመስል ከሰማይ የሆነውን ምድራዊ አለም ከሰማይ የሆነውን ምድራዊ አለም በቅዱስ ደም ሥጋ እኔን አድኖኛል የአዳም ዘር ኃጢአቴ በእርሱ ሞልቶልኛል የአዳም ዘር ኃጢአቴ በእርሱ ሞልቶልኛል ፍጹም ከሰማይ ነው እኔ ማመልከው ታላቅነትና ግርማዬ ተሞላ ቅዱስ ስለሆነ እኔን ቀድሶኛል ንጹህ ስለሆነ እኔን አንጽቶኛል ቅዱስ ስለሆነ እኔን ቀድሶኛል ንጹህ ስለሆነ እኔን አንጽቶኛል እንደ ከንቱ ነገር አምላኬን ቆጥሬ አላቃልለው ካፈር ነው ብዬ ካፈር ቢሆን ኑሮ አፈር ሆኖ ይቀራል። እርሱ ግን ድል ነስቶ ሞትን አሸንፏል። ካፈር ቢሆን ኑሮ አፈር ሆኖ ይቀራል። እርሱ ግን ድል ነስቶ